ዝነኛው በዝናዬ ነው አለ ወንድም የሚያቀኝ ቁርስ
hello
support ነው እባክዎ ምን እርዳዎት?
withdrawal እንትን ገንዘብ ይዞብኝ ነበር
withdrawal እሺ እ በ SantimPay ነበር።
transaction history ውን screenshot አድርገው ቴሌግራም ላይ ላኩልን።
okay ቴሌግራም group ኣችሁን አላውቀውም።
እዛው የ website ኣችን ላይ የቴሌግራም ምልክት አለች። ጥያቄ ምልክቷን ሲነኳት
አይ ባለፈ ነው። አሁን አራተኛ ቀን ሆኖታል። በዚህ ገንዘቡ ከተያዘ ችግር የለውም ይላኩና ይስተካከላል።
ምኑን ነው አሁን ምልክልሽ? screenshot አድርጌ transaction history ውን transaction history አዎ okay እሺ።